ሄሎ ይሄ ሮቤል ወይ ሰላም ዋልክ።
እግዚአብሔር ይመስገን።
ከእንት ከኤኤስ ኦርደር ነበር አይደለ?
ኬ
ከኤኤስ ሰባ ስምንት አዎ።
ስልሳ ሁለት ፊሽ በርገር ይዘበት ይወጣ።
አዎ።
ስንት ምግብ ነው አዎ።
ይዘህ የወጣው ከሬስቶራንት?
ሁለት
አንተ ሲስተም ላይ እኮ አንድ ምግብ ነው ያለው። የሌላ ሰው እኮ ኦርደር ነው ይዘህ የወጣው።
ወይኔ
ለካ ተመሰናታል ሁለቱንም።
አ አዎ
ኧረ በስመ አብ። አንተ ለምን check አድርገህ አትወጣም ሮቤል?
order number ብቻ ነው የነገርኳት ከዛ ሰጠችኝ።
አይ ሁለቱም እኔ ነው ብሎ ነው ይዞ የወጣው አለሽኝ እኮ። አሁን አንዱን ተቀብሎ መመለስ አችልም ሬስቶራንት?
ሊደውልለት አዎ check አድርግና fish burger ስለሆነ መልስላት እሺ።
እሺ የትኛው ነው የሚመለሰው?
ተመሳሳይ ምግብ እኮ ነው። አንዱን ነው የምትመልስላት።
እሺ እሺ ሁለት ፊሽ በርገር ነው ይዘባት ሄድክ።